Hello hello Hello.
Oi?
የእሱ ና የሶፋ ልብሱን እሺ
አራት አንድ አንድ እና አራት አንድ አለው
እ ሁሉም አይነት አለው። እንዴት ታደርጊያለሽ መሰለሽ?
እ ሁለት ሀምሳ አንድ ላይ የእቃውን ኮድ ቴክስት አድርጊልን እና እኛ ድጋሚ ይደውላል ኢንፎርሜሽን ከአንቺ እንቀበላለን። እሺ እሺ ምን ላይ ያልሽኝ ድገሚልኝ። እሺ እሺ እማዬ አመሰግናለሁ።